ጤና ይስጥልኝ አሪፍ ነኝ ደህና ነኝ እባክዎ ምን ልርዳው?
እሺ ሰላም ኤደን መሀመድ እባላለሁ።
እሺ በአሪፍ ቤት withdraw አድርጌ ነበር ከአሁን በፊት እንደውም ኤደን አንቺን ይመስለኛል አውርቼሻለሁ።
እሺ ምንድን ነበር አስመዝግቤ ያጋጠመው ነበር ችግር?
May አስራ ሁለት I mean አሁን Mhm.
ደግሞ ከሶስት ቀን በፊት withdraw አድርጌ አልተላለፈም ከኔ ጋር ቆርጦና እስካሁን አልተላለፈልኝም። حتى የ May ው አስራ ሁለት አልገባልኝም ብሩ
እሺ እስካሁን ማለት ነው።
እሺ ደንበኛችን check ላድርግሎት መሀመድ ነው ያሉኝ ስሞትን?
transfer አድርጌያለሁ። አዎ መሀመድ ሴት እሺ መስመር ላይ screenshot አድርጌ ልኬላችኋለሁ።
ልካውልናል ቴሌግራም ላይ አዎ trans transfer transaction history ምናምን የሚለው Mhm.
ልክ ያለው ፎቶውን የተቆረጠውም ማለት ነው።
እሺ ደንበኛችን እያየሁሎት ነው መሀመድ አሊ ነው የእርስዎ ስም መሐመድ ሁሴን ሁሴን እሺ አዎ ስልክ ቁጥር በዚህ ነበር ያስመዘገቡት በዚህ ነበር።
በደወሉበት?
አዎ አዎ እሺ እሺ መስመር ላይ ጠብቆኝ አንድ ጊዜ እሺ
እሺ እያየሁሎት ነው
እሺ
እሺ መሀመድ ሁሴን አዎ ስንት ብር ነበር
እ ያስገቡት?
አስር ሺህ ብር የመጀመሪያው አስር ሺህ ብር ነው እሺ ማስገባት ሳይሆን withdraw ነው በቃ out withdraw እያደረኩ እያለ ያደረጉት አዎ አዎ አስር እሺ።
ሺህ የ May አስራ ምናምን ነው አስራ ሁለት እ አስር ሺህ መቶ እና- ብር Mhm.
መቶ ብር እ አስራ አንድ ላይ ምናምን በሌላ ነው ምናምን ስላሉኝ በቃ ያወቃችሁትን ብቻ ላኩልኝ ብዬ ነበር ትቼዋለሁ።
እሺ የእርስዎ I mean አስር እኔ ሺህ ጋር ነው አልደረሰም።
ወይስ አንድ ሺህ ነው?
አስር ሺህ አስር ሺህ እሺ እ አንድ ሺህም ነበረ በሌላ ነው ምናምን ብላችሁኛል። መቶ ብር አለ እሺ እንደገና ሀያ ሺህ ደግሞ next time ደግሞ ደገመኝ እንደዛው።
ስለዚህ አስር ሺው እና ሀያ ሺው ነው እ፣ ተመላሽም ያልተደረገሎት?
አዎ ተመለስ እስካሁን አልሆነም። ቆርጦ አልመለስም።
እሺ ሁለቱም በተመሳሳይ በ May አስራ አንድ ነው?
no አስራ ሁለት ላይ እና እሺ፣ አሁን May ደግሞ አስራ- I mean ከሶስት ቀን በፊት እ በአስራ ዘጠኝ ምናምን ነገር ሀያ ሺው ደግሞ የተከሰተብኝ ሀያ ሺው በ May አስራ ዘጠኝ ያኛው እ፣ እ፣ አንድ እንደሱ።
ሺው በ May አስራ ሁለት
በአስር ሺህ አድርገው አስር አስር ሺህ ሺው ይሁን አስር ሺው እሺ እንደሱ አስር ሺው አዎ፣ በ May አስራ ሁለት እሺ አስራ ሁለቱን ሁለት አዎ።
ያልገባሉት እስካሁን حتى የ May ው አስራ ሁለቱም አልገባም። አሁን ይሄኛውም ችግር አልተፈጸ- አልተፈታልኝም ነው።
እሺ ብዙ ስልክ ቀን ቁጥር ሆነው።
በዚህ ነው ቴሌብር ላይም እ፣ betting ላይ አዎ የሚጫወቱት ልኬዋለሁኝ። አዎ እሺ በዚህ ስ- ተመሳሳይ ቴሌግራም ላይ ልኬላቸዋለሁ በዚህ ስልክ።
እሺ መሀመድ ሁሴን ነው አስመዝግቤ።
የሚለው ስሞት አዎ ቴሌግራም አዎ ላይ አዎ እሺ ደንበኛችን ድጋሜ እንዲታይሎት አስተላልፍሎታለሁ እኔ
አዎ እና ቆየ በጣም I m- ዛሬ ስንት ነው?
በጣም ይቅርታ ቀን- ደንበኛችን እ፣ ተመሳሳይ እንደርሱ ያጋጠማቸው በባለፈው ሳምንት ትንሽ system ችግር ስለነበር ለዛ ነው ስለበዛብን አሁንም ደገመው ደግሞ በአስራ ዘጠኝ ሀያ ሺህ ብር ደገመኝ እሺ እሺ እሱንም ደግሜ እና ያስተላልፍሎታለሁ ያው ደንበኛችን ተደጋጋሚ ነገሮች ብዙ ስለሆነ የተደረገ ያለው እህ፣
ለመጠቀም ከዚህ በኋላ ምን ዋስትና አለን ነው
እሺ ደንበኛችን ደግሜ አሁን ያስተላልፍሎታለሁ ተጉላላን screenshot ኡ ገባሽ የእንትኑን ደን ላኩልን ተጉላላን አዎ ልክ ያለው የ- የሀያ ሺህ ብሩንም ልክ ያለው
እሺ እያየሁሎት ነው መስመር ላይ ጠብቁኝ አላኩትም እንዴ እሱን ልከውታል የሀያ ላስታውሰው።
ሺውን ልከውታል አዎ አዎ አዎ እሺ የአስር ሺህ ብሩንም ልከውታል አዎ እየታየኝ ነው ልክ ያለውኝ መጀመሪያ ላይ አዎ
እሺ እየታየሉት ነው ደግሜ ደግሞ እኔ አስቸኳይ አድርጌ ልክሎታለሁ
መራባሽ እሺ መልካም ቀን እሺ።
ቶች ስለደወልን አመሰግናለሁ ቴንኪውስ